ሄሎ ሄሎ
ሰላም ነው ሰላም፣ እግዚአብሔር ይመስገን።
አለን እንትን ቀፎ ቀየርኩና እሺ እንትኑ application ኑን አወረድኩና ሌላ ቀፎ ላይ እገባለሁ ስል በዚህ ቁጥር እንትን አለኝ። password ኡን ሳስገባ
እንዲህ ያሉት ምንድን ነው የሚልክ እንትን አለ አይደል? ቁጥር አለ open ነው ምንድን ነው የምትል?
አዎ አዎ እምቢ አለኝ እምቢ አለኝ።
ኦ- okay። እሺ screenshot አድርገው ይልኩልኛል። እንትኑ ምኑ ምኑ ልላክልክ?
ፊት ለፊቱን እዛ አላስገባም ያለ ቦታ ላይ ዝም ብሎ screenshot ብቻ አድርገው ይላኩ።
እሱን እ?
እ፣ ፊት ለፊት የስ- አላስገባ ያሉት ቦታ ላይ ዝም ብሎ screenshot ብቻ አድርገው ይላኩ።
አይልክም እኮ እንትኑን ይሄኛ ይሄ አ- ስድስት digit ነው ምንድን ነው OTP ነው አዎ ኦ- አዎ፣ OTP እሱን እልክልሻለሁ ይልኛል፣ ግን ሰከንድ ስልሳ OTP ሰከንድ አዎ።
ምናምን ያስቆጥራል፣ ግን አይልክም።
በቃ ችግር የለውም። screenshot አድርጉትና ይላኩልኝ ለኔ።
ምኑ ልላክልክ? እሷን አዎ ፊት ለፊት ያለውን ወይ እሱን ወይ ደግሞ መሙያ ዋጋ ያለውን ዝም ብሎ ይላኩልኝና ስልክ ቁጥሩ ይሄኛ ነው። አሁን በደ- የደወልኩልክ ነው።
አ፣ እኮ screenshot መላክ አይችልም።
ልንገርክ ስልኩን
ስልኩ እዚህ ጋር አለ 11 11 52 24 አለ።
አሀ፣ ሌላ ቀፎ ላይ እኮ እጠቀም ነበር። በዛኛ ቀፎ ሲወጣ ነው።
okay እሺ፣ screenshot መላክ አይችልም።
እሺ፣ በራሱ በአጭሩ ቁጥር ነው ልክልክ።
እ፣ እንትን ስልክ ልንገሩት
እሺ፣ ወይን ገ- ቴሌግራም ላይ ሀይለ በሉት
ችግር ይልኩልኛል።
የለውም ችግር የለውም። እሺ፣ በለው እሺ ሀይለ በሉትና ይልኩልኛል። አሁን እሺ እሺ
እሺ